ሄሎ ሄሎ ከፍሌቨር ያስሆን ኦርደር አይደለማ።
ከፍሌቨር አይ ኦርደሩ እኮ ወዲ ምን እንደተፈጠረ ንገርሽ። እኔ ጋር ነበረ ስልሳ ብር ምናምን ብሎ ከማይ ቺክን ነበር የሚለው። ከዛ በኋላ አሁን ደግሞ ከጥቂት ደቂቃ በኋላ ደግሞ ምግቡ ኦርደሩ ጭራሽ ካንሰልም አልሆነም ጠፍቷል ጭራሽ ከነ
እስኪ ፍሬሽ አድርገው። እኔ እኮ እኔ ጋርም ሊያሳየኝ አልቻለም። አሁን አንተ ጋር ከ- ከነጋ ማለት ነው የሰራኸው ኦርደር ዛሬ ማለት ነው። ከማይ ቺክን ትናንትና ኦርደር ይዘህ የነበረው አ አ
ከበርገር ጊኒ እና ከፍሌቨር ቅድም ኦርደር ሰርተሃል። ከአልመንድ ነበር አ ኦርደር ነበር 57 ዜሮ ሰባት ነው እኮ የሚለው እናት
እኮ አንተ ሰባ ቤት ገና አልደረስንም። አርባ ቤት እኮ ነን። ለዛ ነው እኔ እንጃ ከስተመር ራሱ ስልኩ ለወጥቶኝ መድዬ መጥቶልኝ ቆሽ አይ አሁን ጠፍቷል ጭራሽ የለም
ቆሽ በቃ
እሺ